Hello ጤና ይስጥልን Best Bet
okay deposit አድርጌ ሁለት ጊዜ አልገባልኝም።
እእ
deposit አድርጌ ነበረ ወደ እንትን እሺ እና balance ኡን አያሳየኝም። ሁለቴ ነው ያደረኩት። አንዴ ያደረገ ከዛ ምንም ዜሮ ዜሮ አለኝ። ድጋሚም deposit አድርጌ እ፣ balance አያመጣም።
እሺ የ deposit message ኡን ትልክልኛለህ ቴሌግራም ላይ በ CBE ነው ወይስ ቴሌብር ያደረግከው?
CBE ብር ላይ በቃ የቴሌ ብሩን text ላክለን እሺ፣ ቴሌግራም ላይ የቆረጠው ነው ማለት ነው።
አዎ አዎ።
እሺ እሺ መልካም ቀን ወደ